ማድረግ በደርስበት በዚህ ጊዜ በኢትዮጵያ መንገድ ከተሸጡ አምስት ሺህ ቤቶች በተጨማሪ hello
ሰላም ሰላም
ትናንት ወርደን ነበረ፣ አልመጣም እስካሁን።
ይቅርታ ነበረ።
ጭብጭባ አይደለም አዎ item ኡ ምን ነበር የቀረቦት?
እንዳለ ነው እንጂ ተ order ያደረኩት ነው። ወደ ሶስት አይነት item ኦች ነበሩ እና ጠዋት ደውሎልኝ ነበር ከ delivery። ከዛ አሁን ልጁ ጋር ስደውልለት እኔ ወደ ሌላ መስመር ሄጃለሁ ለሌላ ሳይሰጥ አይቀርም አለ። ከሲግናል እንደውልሽ ኮሎኔል ኃይሌ ይባላል። ከወጣ እንዳውቀው ነው
እ የሚባል ድራይቨር ነው የደወለሉት።
እ እ አንድ መጨረሻው
አይ ዶንት ኖ እሱ ቆይ ሊሆን ወይስ እሺ፣ አልረዳችሁም ወይም ወይ?
ልንገሩትና እ
አይ አይደለም፣ ሰማንያ ስምንት ነው።
እሺ ልንገሩት መጨረሻው።
የ driver ስልክ
እሺ ንገሪኝ።
ዘጠኝ አርባ አንድ እ እ ሀያ እ?
አምስት ዜሮ ዘጠኝ ሀያ ዘጠኝ አምስት አርባ አንድ አይ ዜሮ ቆይ፣ እሺ።
ዘጠኝ አርባ አንድ ቆይ አንዴ ሊያዝበት እሺ አርባ አንድ እሺ ንገሪኝ።
ሀያ አምስት እ ዜሮ ሰባት እ አስራ አንድ
እሺ ማን ነው?
እናቲ ይባላል ይደውሉለት።
እሺ እሺ እሺ አመሰግናለሁ።
እሺ እናመሰግናለን። መልካም ምሽት።